ሰላም ጤና ይስጥልኝ።
እንዴት አደርሽ?
ሰላም አደሩ?
ያለሁልሽ። ትኬት እንዴት ነው ማግኘት ብቻ ነው?
እሺ link ልላክልዎትና መመዝገብ ይችላሉ። መምጣት ከቻሉ ከአሁን እ? ምን አልሽ?
link ልላክልዎትና በ link ተመዝግበዋል
ምን ነው እየደወልኩ ነው።
ነው እንዴ? እሺ እማዬ፣ ስልክ ቁጥሮትን ይንገሩን። ዜሮ ዘጠኝ አስር አስር ሰማንያ አንድ ሰማንያ አንድ ሰማንያ ሰባት ሰማንያ ሰባት ሀምሳ አምስት
link እኔ ልኬልዎታለሁ። በ link መመዝገብ ይችላሉ።
እሺ ያስገቡበትን receipt attachment ላይ ያስቀምጡልናል፣ እኛ እናየዋለን ማለት ነው።
እሺ። ከዛ forward ታደርጋላችሁ ትኬት ማለት ነው።
አይ እርስዎ ሲመጡ ቅድሚያ ለእርስዎ ነው የሚሰጠው፣ ቅድሚያ አዎ።
ለተመዘገበ ሰው ማለት ነው።
እሺ፣ እሺ።
ዘጠኝ ሰዓት ላይ- ላክሽልኝ በምን በቴሌግራም No በ text በ text? እሺ አ፣ ዘጠኝ ሰዓት ላይ አዎ።
ትኬት መሸጥ እናቆማለን። አስር ተኩል ላይ አዳራሹ ስለሚከፈት ቀድሞ መምጣት ይችላሉ።
እሺ።
ፕሮግራሙ የሚጀመረው exact አስራ አንድ ሰዓት ነው።
እሺ እናቴ።
ደደቡና እሺ bye።
ቲቻ